ሌላ ሌላ ቀን አፍሪወርቅ ነው የምንወጣው።
አፍሮ ለመዘገብ ፈልጌ ነው።
እ እ
አፍሮ አፍሮ
okay አፍሪወርቅ ለመመዝገብ ፈልገው ነው።
አዎ ለመመዝገብ
እሺ ስራ ፈላጊ ኖት ወይስ ስራ ቀጣሪ? አይ እ?
ስራ ፈላጊ ኖት ወይስ ሰራተኛ ነው መቅጠር የሚፈልጉት?
አዎ፣ ስራ ፈላጊ ነኝ።
እሺ ቴሌግራም ይጠቀማሉ?
አይ ትንሽ ስልክ አለ።
ቴሌግራም መጠቀም አይችሉም?
አዎ፣ ሌላ ስልክ ልጠቅምልህ?
እ እ ሌላ ስልክ
አሀ okay ሌላ ስልክ አለው?
አዎ፣ አዎ አለ።
ቴሌግራም መጠቀም ይችላሉ እዛ ላይ?
አዎ፣ አዎ
እሺ እ በወረቀት ነው አይደለ ያገኙት ይሄንን ይሄንን ስልክ?
አዎ፣ አዎ አዎ በወረቀት
እሺ እዛ ላይ Afriwork Freelance Ethiopia ይላል አይደለም?
አዎ፣ አዎ ቴሌግራም ላይ እንደዛ ብሎ search ያድርጉት።
እሺ ቴሌግራም
እሺ እሺ
ከዛም በኋላ
አ
እ ወይ ደግሞ በዚህ ስልክ ቴሌግራም ይጠቀማሉ አይጠቀሙም አይደለም? በዚህኛው አልጠቀምም ብለው ነበረ።
ኧረ ችግር የለም ስልክ እሞክራለሁ።
ቴሌግራም የሚጠቀሙበትን ስልክ ይስጡኝና ወይ እዛ ላይ እ የሚመዘግቡበትን username ልላክልዎት።
ችግር የለም። እሺ
ልቀበሉት?
አዎ፣ አዎ ዜሮ ዘጠኝ
ሀያ ሰባት
እሺ
ሀያ ሰባት አስራ ሁለት
ይሄኛውማ የእርስዎ ስልክ ነው። ሌላ ቴሌግራም የምጠቀምበት አለኝ አሉኝ አዎ፣ አይደል?
ሌላ ልንገርሽ?
ቴሌግራም መጠቀም የሚችሉበት ነው።
እሺ ዜሮ ዘጠኝ እም
ቆይ እ ለሰውዬው ስልክ አላውቅም። ቆይ ከ- ከሱ ወስጄ ለ- እኔ ለአንቺ እደውላለሁ።
እሺ እሺ በቃ
እሺ